Hello Karnavali tiger trans
hello
Karnavali tiger transport
ሄሎ ሄሎ አይስማል
እ, አማርኛ
እሺ አማርኛ አይሰማም ወይ
ይሰማል። እንዴት ናችሁ? ሰላም ነው?
ደህና ነን እግዚአብሔር ይመስገን እሺ እንትን ነው እ፣ ወደ ያቤሎ ነገ ፍል- እንትን አላችሁ እንዴ?
ምን ባስ መሄድ ያቤሎ ያቤሎ ይቅርታ አባት መቀሌ ውስጥ ነው የሚሰራው የኛ ride ደግሞ ባስ አይደለም ያለን ትናንሽ መኪናና ባጃጅ ነው ያለን OK። እኔ እኮ ሰባ ስድስት ሰማንያ ስድስት ብሎ ሲሰጡኝ የእንትን የሰላም ባስ መስሎኝ ነው።
አይደለም አይደለም ተሳስተዋል
እሺ፣ እሺ።